ጤና ይስጥልኝ። ብቻ ኢትዮጵያ ወደ ሲኔማ እኮ የምንርዳውት ምክንያቱም እያስመዘገብኩኝ በማንጠቋጦ ነው ትራፊክ ሲመጣብኝ። ሲል ነንበሩ ልንገርሽ።
እሺ ንገሩኝ።
ሶስት ዜሮ
ሶስት ዜሮ ሀምሳ ሶስት ሀምሳ ሀምሳ ሶስት እሺ ዜሮ ሶስት እሺ ሰባ ሶስት ስንት አልን? ሀምሳ ሶስት ዜሮ ሶስት
ሶስት ዜሮ ሀምሳ ሶስት ዜሮ ሶስት ሰባ ሶስት ሰባ ሶስት ሁለት
ሁለት እሺ፣ መስመር ላይ ጠብቁኝ። ለመኛችን ፈልግሎት ቦሌ ክፍለ ከተማ ቀበሌ አስራ አራት ስራ አምስት ነው።
አዎ
መስመር ላይ ነው ደንበኛችን።
አዎ እየሰማሁሽ ነው።
ቦሌ ክፍለ ከተማ ቀብል- አዎ።
ቀበሌ አስራ አራት ስራ አምስት አዎ አዎ
እሺ ደንበኛችን እ ሙሉ ስሞትን ይነግሩኛል?
የእኔ ፍሬዘር ግርማ።
እ promoter ኖት? እሺ አዎ
እሺ ስልክ ቁጥር የእነሱ ሊነግሩ እንችላለን?
አየኔ ነው ያየው።
በእርሶ ሊያዘው?
አዎ አዎ ስለሚቀያየሩ እነሱ
አዎ እሺ ደንበኛችን እሺ ምንድን ነበረ የሆነው?
ታፑ እ፣ ያፈሳል።
ታፖ ያፈሳል?
አዎ
እሺ እ፣ የት አካባቢ ነው? ይቅርታ
እ፣ ጉድ ሾላ ጉርድ ሾላ።
ጉድ ሾላ ንግድ ባንክ ጋር እሺ እሺ ደንበኛችን ቅሬታ መዝግቤ ወደሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዳዎት ነገር አለ?
አየለም። በቃ አመሰግናለሁ።
እሺ ለደውል እናመሰግናለን። ስለ አገልግሎት ያሉት አስተያየት ከብሰን ብዙ በኋላ ያስቀምጡልኝ። መልካም ቀን